ጤና ይስጥልኝ አክስቴ ማለት ነው የበኩል ልርዳው
deposit አድርጌ credit አልሆነ
እሺ ከየት ወዴት ነበር ያስተላለፉት
ከቴሌ ወደ ኪንግ
እሺ ምን ያህል ብር ነው
አንድ ሺ
እሺ መቼ ነበር የሞከሩት
ዛሬ
መስመር ላይ ያሉ ደንበኛችን እ? አ?
መቼ ነበር አሉ።
የሞከሩት ዛሬ ዛሬ እሺ ቴሌ ብር የሚጠቀሙት አሁን በደወሉልን ቁጥር ነው አዎ አዎ
ይሰማል
hello hello እሺ ቴሌ ብር የሚጠቀሙት አሁን በደወልንልዎት ቁጥር ነው ሄደ በደወሉልን ሶ- ቴሌ ብር ሳይሆን CBE ብር CBE ነው አዎ እሺ ቁጥሩ አሁን የደወሉበት ነው ወይስ ሌላ አዎ ነው አይ ራሱ ነው ራሱ እሺ የተመዘገበበትን ስም ይንገሩኝ
አማኑኤል በዛብህ
ማናሉኝ ስሞትን አማኑኤል በዛብህ አማኑኤል በዛብህ በዛብህ እሺ ደንበኛችን የሰጡን መረጃ መዝግበናል አሁን screenshot አንስተው እንዲልኩልን የእኛን የቴሌግራም ቁጥር እንንገሩት
እሺ
የያዙት ዜሮ ዘጠኝ አ ዘጠና ሁለት አ አስራ ሶስት ዜሮ አንድ ሀምሳ አምስት
እሺ እሺ ይላኩልን ሌላ ምረዳውስ ነገር አለ የለም ሌላ
እሺ ስለደወሉ እናመሰግናለን ቀጥሎ ከሚሰሩት በኋላ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን መልካም ምሽት